hello ጤና ይስጥልኝ ዋሽንግተን የህክምና ማዕከል ጤና ይስጥልኝ የእኔ እናት። ቡልቡላ ያለው ነው ይሄ?
አይደለም ሩዋንዳ
እንዴት ነው ቡልቡላ ያለውን ማግኘት እንችላል?
ስልክ ልስጥዎት እሺ ዜሮ ዘጠኝ
እ ዜሮ ዘጠኝ ዜሮ ማማ ስልክ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት አይደለም ይቅርታ ዘጠና ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
ቆይ አንድ ጊዜ ይቅርታ ዜሮ ዘጠኝ አልሽኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት
ሰማንያ ዘጠኝ ሰማንያ ስድስት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሶስት ሰማንያ ስድስት ሁለቱም ሰማንያ ስድስት ነው የመጨረሻው
የመጨረሻው ስንት ነው?
ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት
አሀ ሰማንያ ስድስት ሰማንያ ስድስት አዎ ዘጠና ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት
ዜሮ ዘጠኝ ይቅርታ ይቅርታ የኔ እመቤት በጣም ይቅርታ ችግር የለውም ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አዎ እሺ thank you